ነው። ጤና ይስጥልን።
አብሮ ይስጥልን።
ማያ ቬሎ ኪራይ ናቸው አይደለ?
አዎ
እኔ ዊፕላስ solution ከሚባል company ነው የምደውልላችሁ።
ምን solution?
ዊፕላስ solution የሚባል company ነው። company አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዚያ service ኦች አንዱ የቬሎ ኪራይ ያለበት እና አሁን ላይ ምንም አይነት ምዝገባ ክፍያ የለም። እየመዘገብን ነበረ እና በነፃ እኛ store ላይ store ኣችሁን በነፃ ማስተዋወቅ በተጨማሪም ደግሞ ፈቃደኛ ከሆናችሁ በእኛው ሰራተኞች በእኛ advertising ሰራተኞች ለ social media እና ለ TikTok የሚሆነውን ቪዲዮ እናንፈልጉበት መንገድ ከእኛ ሰራተኞች ይሰራሉ እና ፈቃደኛ ሆናችሁ እኛ app ላይ እንድትመዘገቡ link ኡን ልላክሎት ወይ ልል ነበር።
ኦኬ እሺ፣ አንዴ ሰራይቶንክ መልሼ ልደውልልሽ በደንብ እንዳወራሽ።
እሺ